የምትደውል ደንበኛ አትደውል። ነጭ ቆንጆ ጤፍ እታለም ነጭ ስንት ነው? ብዬሽ
እ?
እቤት እሞ አቤት እታለም አቤት ደወልሽለት?
እታለም። እንትን ሐኪም ቤት ነኝ አለኝ እኮ እውነት ቆይ መልሼ እደውልልሻለሁ ብሎ ዝግት አደረገ። ሐኪም ቤት ነኝ አለ።
ደውለታል። ጤፉን እሺ።
መጠየቅ እምቢ አልሽን አይደለ?
ረሳሁት እኮ እታለም።
አይደለም።
ጤፍ እዚህ ስንት ነው? እስቲ ቆይ ጠይቄ እነግርሻለሁ። ቆይ ሶስተኛ ቡና አልጠጣና እዚህ እሺ፣ ሰፈር እሺ።
እዚህ እኮ አማራጭ ስለሌለ ነው ብዙ እስቲ ዝም ብለሽ ዋጋውን ለማወቅ ነው ለማወቅ እሺ፣ ደህና ነው እሺ።
የምትይው ስንት እንደሆነ እሺ እሺ እታለም